ጤና ይስጥልኝ ቤተሰብ
ከዜሮ ነበር የደወልነው።
እሺ ሰላም ማን ልበል?
ከ- ዳግም ከማል እ ዳግም ከማል customer ነው agent ነው?
agent agent ዳግም ነው ያልከኝ?
አዎ ዳግም ከማል አዎ።
ዳግም ከማል እሺ ምን ነበረ?
አሁን ቴሌግራም ብዬልሽ ነበር የኳስ አንድ ሰርፍ መጥቶ ነው መሰለኝ አንድ ጨዋታ ወጥቶባቸው እ
እነሱ ያሉት አምስት ነጥብ አምስት under ብለው ነበር የቆረጡት። በጨዋታው ደግሞ አምስት
ካሸቁራን ይላክልኝ ነው?
አዎ ቴሌግራም ላይ ወልክ ይልሻል።
እሺ እሺ ቆይ እስኪ አንዴ ጠብቀኝ check ላድርገው።
እሺ አትዝጋው እሺ።
እሺ እሺ
ምንድን ነው ጥያቄያቸው አልከኝ? win እኮ ነው አይደለ?
ዊን አለ ዊን አለ ዊን ነው ዊን ነው። አዎ እንዴት ሎስት ብሎ ነው ስታን ቆይ አንድ ነው ያውራ እስክሪን አንተ ሲያነሱት ማለት ነው አንድ ጨዋታ ሎስት ብሎ እ?
አዎ ብሏል ሎስት ብሎ በርቷል።
አይ አሁን ዊን ብሏል። አሁን ስከፍተው አሁን ዊን ነው።
ዊን ነው።
እሺ ብር መግባቱን ቼክ ላድርግልህ?
አረ ችግር የለውም እኛ እናየዋለን።
በቃ ዊን ብሏል። አሁን ያወጣልኝ ዊን ነው።
ኤ አትንጣጡ በላ
hello ገብቷል፣ ገብቷል ብሩን ገብቷል። እሺ 983 ብር።
ልክ ነሽ። እሺ።
እሺ እሺ መልካም